ጤና ይስጥልኝ። Hello ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጦት?
የቱርክ ነበር።
እሺ፣ visit ቪዛ እንዴት ማግኘት እችላለሁ?
የቱርክ visit ቪዛ።
አዎ፣ visit እሺ፣ invitation የሚልክልዎት ሰው አለ ወይስ በቱሪስት ቪዛ ነው?
ቱሪስት ቱሪስት።
በቱሪስት እሺ፣ እንደዛ ከሆነ የሚያስፈልጉትን document ልንገሮት እና okay ከዛ ስናፕ ፕላዛ ቱርክ ኤምባሲውን ታውቁታላችሁ? ቦሌ
ቁጥሩን አለሽ እንዴ? እዛ ኤምባሲውን እኔ ያው ክፍለ ሀገር ነኝ።
አዎ ክፍለ ሀገር ነው።
እሳቸውን አለኝ።
እሺ ዜሮ ዘጠኝ እ የቤት ስልክ ነው ዜሮ አንድ አንድ
ዜሮ አንድ አንድ ስድስት ስድስት